ሄሎ
ሄሎ ይሰማል?
ይሰማልማ።
እሺ እንዴት ነህ?
እንዴት ነሽ? ከድሬዳዋ ነው የደወልኩልሽ።
እሺ
እ ተሳፋሪዎቹ ዘጠና ሶስት ሀያ አምስት ስልክ እየተነሳልን አይደለም ያሉ አቤቱታ እያቀረቡ ነው።
እ አለን እያነሳን ነው።
እ የተደወለ ስልክ የለም። መቼ ደውለው ነው ያጡት?
አይ ዛሬ ራሱን ያስደውያለሁ እዛ ጋር ቆሞ አይሰራም ሲለኝ ደውልና ሞከር ብዬ ተሳፋሪውን ሲደውል አልተነሳም። እስከ መጨረሻው ጠርተው
ለእኛ ግን ምልክት አላሳየንም። ቆይ እስኪ ችግር ካለ- እኮ የሚስተካከል ነገር ያለው ብናስተካክል አይሻልም? እማ አዎ ሰዎቹ ደውሉ ካልናቸው በኋላ እም፣ እም።
አይ አይነሳም፣ ብዙ ጊዜ ደወልን አይነሳልንም እያሉ አቤቱታ እያቀረቡ ስለሆነ
ትክክል ነው። ቁጥሩ ዘጠና ሶስት ሀያ አምስት ነው የደወሉት።
አዎ ዘጠና ሶስት ሀያ አምስት እኔ ቆሜ ራሱ አስደውያለሁ።
በቃ እሺ፣ አይ ዊል ቼክ ቼክ አደርጋለሁ። ቴንኪው